ጤና ይስጥልኝ። ጉዳይ ሀና እባላለሁ። ምን ልርዳው?
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከ Sleep Right የሚባል ድርጅት ነው የምደውልልሽ።
እሺ
sales supervisor ለመቅጠር ፈልገን ነበረ።
እ sales ነው ወይስ
sales supervisor
የ sales supervisor? እሺ እ እኛ አሁን የምናቀርባቸው ባለሙያ ሽያጭ ከሆነ ሽያጭ ላይ ብቻ ነው እንጂ ይሄ sales supervisor የሚል እ እንደዛ የሚሰሩ ባለሙያዎች የሉንም።
post ታደርጓን ነበር እንዴ? እንደዛ እያላችሁ
ያው ባለሙያ እንፈልጋለን ብለን ነው post የምናደርገው።
እኮ አዎ ማለት ሽያጭ ላይ ብቻ ምሰራ ከሆነ የሽያጭ ባለሙያ አለን። የኤሌክትሪክ ሽያጭ አይደል? የሽያጭ ባለሙያዎችን manage የሚያደርግ ማለት ነው sales supervisor አይደለ? እሱ አዎ፣ እንደ- እንደሱ የለንም እኛ የስራ ዘርፍ እሺ፣ thank you።
category ም እሺ።
ስለሌለን። እሺ መልካም Thank you። እሺ ቻው።